ለማንዲፋፋ
አሎ ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን። አቤት።
አለም ሲኒማ ምንድን ነው የሚታየው ዛሬ?
አለም ሲኒማ።
እም፣ እሺ፣ ሌሎታ እንደ ጠበቁኝ።
እሺ። ሶስት ስንት ደቂቃ እኮ ነው። እም፣ ቀሪ።
የስንት ሰዓቱን ነው የማይለውት? መቤት
አሁን አሁን ላይ አስር ሰዓት ተኩል ነው የሚጀምረው አሁን።
አስር ሰዓት ነው የሚጀምረው።
ኦ እሺ፣ የአስራ ሁለት ሰዓቱ
አስራ ሁለት ሰዓት ላይ አልሞ
እም፣
ማን ነው?
አልሞል
አልሞ አልሞልቷል አልሞልቷል አልሞት ባይ አልሞልቷል አልሞልቷል አልሞ አልሞልቷል ሞልቷል
አል ሞልቷል
አልሞ አል አ
እሺ ቲያትር የለም ዛሬ እ፣ ነገ
ነገ የቲያትር ሌለው ትሽሁት እሺ። ቲያትር መቼ መቼ እስኪ እንደሆነ በዛው
ቲያትር ያላ ቲያትር የላቸውም ነገ ቲያትር መች መች እንደሆነ ልንገሩት አዎ አዎ
እሮብ ነው የሚኖራቸው ቲያትር እሮብና አርብ
አ የሚኖራቸው ስንት ሰዓት?
አ፣ ሮብና አርብ አስር ሰዓት ነው።
አስራ አንድ ሰዓት ነው የሚኖረው
እሺ ሮብ ምንድን ነው ያየነው? እኮ እ?
ሮብ የሚስቶቹ ባሎች አሱ ነው የሰ- አንድ አንድ የአርቡስ
እሱን ነው የሚደግሙት ራሱ ነው። እሺ እሺ፣ አመሰግናለሁ።